ሄሎ
ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
አሁን ደውዬ ነበር እንዴ? በህፃናት ምን እህ?
አሁን ደውዬልሽ ነበር በይለሽ አንቺ ጋር የደወልኩት መንትን ይኖራል።
አላችሁ ምን?
ነው መሰለኝ ደግሜ የደወልኩ መሰለኝ። አሁን ዋን ጊዜ ልጠይቅሽ ነበረ
አይ
አልደወልኩልሽም ማለት አ
Okay። በእጅ ስልክ የደወልኩ መሰለኝ። ፒካፕ አላችሁ?
Pickup በ Hilux
አይ ጊዜ ይድልኝ Land Cruiser ኦች
እ፣ አለን በ Land Cruiser ይሄ mark two
እ፣ በአዲሱ ሞዴል ሳይል ቆየት ያለ ዋ-
እኮ ሁለት ሺህ ሰባት ምናምን